Hello ጤና ይስጥልኝ ቤተሰብ የትራሄል ነኝ። ባኮ ምን ልርዳው?
ገንዘብ አውጥቼ ነበረ ማታ።
አልገባልህ?
አዎ።
እሺ አንዴ ቤት ቤት ቁጥርህን ንገረኝ እና check ላድርግልህ።
ዘጠኝ አስር
እሺ ሰማንያ ሰባት
ዘጠኝ አስር ሰማንያ ሰባት ሀምሳ ዘጠኝ ሰላሳ ሶስት ሃምሳ ዘጠኝ ሰላሳ ሶስት ስንት ብር ነው?
አስራ ስድስት ሺህ አምስት መቶ ብር።
እሺ አንዴ መስመር ላይ ጠብቀኝ ቼክ ላድርግልህ። ወደ ቴሌ ብር ነው።
አዎ።
እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ።
Okay።
እሺ ስለደወልክ እናመሰግናለን። መልካም ቀን።